ሄሎ
ሰላም እንዴት ነህ?
እግዚአብሔር ይመስገን።
ማይካይንድ ነው አይደለ?
አዎ ከቢዩ ነው።
አዎ ቢዩ ነው የደወልኩልህ።
አሁን እኮ ስደውልላችሁ ስልካችሁ አላነሳ አላችሁኝ። በዜሮ አራት ቤቱ ማለት ነው።
እሺ ምንድን ነው የሌላ order?
veggie ስላልገባላቸው okay በዛ ምክንያት ፓስታ በአትክልቱ ገና ያለ?
ሊገዙ ስለወጡ አዎ፣ ሊ- ሊቆይባችሁ ስለሚችል ላይኖር ይችላል ብዬ ነው።
በቃሽ። እሺ ይቅርታ፣ ደውልናል።
ከታላቅ ይቅርታ ጋር እንደዚህ እያዘገየን ነው ምግብ እሺ ከታላቅ ይቅርታ ጋር እንትን እንዲል አድርግላቸዋለሁ። እሺ እሺ አባዬ እሺ እሺ። ፍርፍሩን ብቻ እንደሚፈልግ customer ን ጠይቅና ወይ ፍርፍሩ ብቻ ይሰራል ወይ ካልሆነ ደግሞ ያው cancel ይሆናል። እሺ እሺ ደውልላለሁ።